ራሴ በቴሌግራም አዋልቼ
አቤት ሄሎ ሌላ አቤት ወይኔ መልሼ ደወልኩልህ ይቅርታ እንትን ሳምፕሉ ማየት ከፈለክ ግን አለ አዲስ አበባ መተክ አዎ ለቡ ያልሽኝ
እ ለቡ ማለት ነው እኮ ለሙ መተክ አዎ ሳምፕሉ ስላለ አይተክ ዋጋውን ተነጋግረህ ከዛ ቀጠሮ ማስያዝም ትችላለህ አመሰግናለሁ